ስፖርት
አሎ ጤና ይስጥልኝ። ሁሉ ስፖርት ነው የምንጠጣውት።
አዎ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ብር ትራንስፈር ላደርግ ፈልጌ ማለት ነው።
እሺ እንትን ላይ ድሮ ላይ ገባሁኝ።
እሺ ድሮ ላይ ገብቼ ከዛ አማውንት አለኝ።
እሺ አማውንት ብሎኝ አማውንት አስገባሁና ብራንች ምናምን ሳያስመርጠኝ ሪኩዌስት ይላል ከታች።
አዎ system update የተደረገ ስለሆነ ነው። ቆይተው ወደ በኋላ ወይ ነገ ይሞክሩት። እሺ
አይ ብሩን እኮ ቆርጦታል፣ ወስዶታል።
እንደዛ ከሆነ ከ transaction history ላይ እ?
የገባውን screenshot አድርገው ይላኩልን።
የገባሁት ላይ አዎ የ transaction history ላይ ገብተው screenshot አድርገው ይላኩልን።
እሺ እሺ መልካም ቀን።
እሺ ለሁላችሁ